ጤና ይስጥልኝ አስቴ ደነኝ ማኮም ልርዳው።
እሺ ሰላም ነው። ትላንት ቴንድ የሆነ አስመዝግቤ ነበር፣ ያው እስካሁን አልተመለሰም።
በዚህ ስልክ ቁጥር ነበር ያስመዘገቡት? ተመኝ አዎ በዚህ ነበር ያስመዘገብኩት። ብጠብቅ ብጠብቅ ትላንት ማታም
ሌሎ ደመያችን እሺ እኛ ጋር ደውለው ነበር አይደል ያስመዘገቡት?
አዎ አዎ
እሺ እያየሁለት ነው ደመያችን።
እሺ እሺ እሺ
ማን ልበል ስሞትን ደንበኛችን ፋሲል ለሜሳ
ፋሲል ለሜሳ። እሺ እያየሁለት ነው። screenshot ልከውልን ነበር አይደል ደንበኛችን?
አዎ አዎ
እሺ ከኛ በኩል ተስተካክሎሎታል፣ ተሰርቶሎታል።
አዎ።
ወደ betting account ኡን check አድርገዋል ዛሬ እስቲ አይ አላደረኩም